Hello hello ሰላም Hello አቤት አቤት አቤት ሰላም ነው እግዚአብሔር ይመስገን
እ፣ ቅድም ደውዬ ነበር እ፣ ልኬ ከእንትን ላይ ከ betting ላይ እሺ ወደ ባንክ ልኬ አልገባልኝም ነበር
እ፣ ብዙ ነው አይደለ
ምን አልሽኝ እ፣ እሺ መቼ ነበር ያደረግከው
ዛሬ ነበር የላኩት Best Bet ቁጥር የደወልክበት ነው አይደለም ሌላ ነው ዜሮ ዘጠኝ አስራ ስድስት እሺ
ዘጠና ሶስት እሺ
ዘጠና ስድስት እሺ
ስልሳ አራት
ስንት ብር ነው
ሶስት መቶ ብር ልኬ ነበር
እሺ ስንት ሰዓት ላይ ነበር የላከው
እ፣ ትንሽ ቆያ
እሺ እሺ ለቻፓ አሳውቅላለሁ እሺ ትንሽ transaction በዝቶባቸው ነው እና እያስገባን ነው ብለውናል የሁላችሁንም
የሁሉንም አዎ እሺ አይ፣ እሺ ችግር የለም ልጠብቅ እሷ ይገባል ዛሬ ጠብቅ ይገባል አዎ እየሰሩበት ነው እሺ እሺ አይ፣ እሺ እሺ መልካም ቀን
እሺ